hello እንስጥልን ችብችብ hello ሰላም ነው እንዴት ነሽ እናት? hello hello ይሰማኛል። ምን ልርዳው?
ወይ ይሰማል?
አዎ ይሰማኛል።
እንትን ላርጎ አዘን ነበር እሺ ባለ አራት መቶ ሀምሳ ዘጠኙን እና እህ ገና ሁለት ሰው እንደሞላን ሶስተኛ ሳንደግም ወጣ ከ system።
አዎ warehouse እጥረት ሲኖር ነው። out of stock ብሎት ነው።
ኧረ አላለንም የለም አጠቃላይ ልክ ሁለታችን ሞልተን አጋጣሚ ሶስተኛዋ ልጅ ለምሳ ወጥታ ነበር ውጪ እህ
ልክ ስትገባ በሰ- በሰዓታት ልዩነት ማለት ነው ሙይ ብለናት ስትገባ የለም
order ኡ የለም ነው ወይስ አዎ out of stock ነው የለም የሚላቸው?
የለም አውቶ ምንም አይልም እንጂ እንደ እንዳን የተነሳው
አዎ እንደዚህ የሚሆነው ያው warehouse እጥረት ይኖር ነው ስላለቀ ነው።
እሺ እና ምን ስለዛም ይሄ መፍትሄ?
የሁለታችሁ refund ይደረግና እንደ አዲስ ኦርደሩ ሲኖር ያው order ያደርጋሉ ማለት ነው። አይተሙ ሲኖር እንጂ ነገ ምን ምን አይኖርም አዎ እስቲ ነገ maybe እባክሽ ከገባት ያድርጉት። አሁን እኮ ስለ- ስለሆነ already create ያደረጉት እስከ ነገ አዎ ሊገባ ስለሚችል check ያድርጉትና ካለ ያዛሉ። አንድ ሰው የለም ያው ሞልታችሁ እንግዲህ እስከ እስከ ስድስት ሰዓት ጀምሮ ዝም ብለን check እያደረግን ነው ያ እስቲ ነገ check ሲቆይብን ያድርጉና ነው ካልሆነ fail ካል ሲያደርግ ያው refund ይደረጋል።
በቃ እሺ እሺ እሺ እሺ፣ ቴንኪው መልካም ቀን።
እሺ